ጤና ይስጥልኝ ሁሉ ስፖርት ነው ባኮ
ጤና ይስጥልኝ። እንዴት ዋላችሁ እህቴ? እንትን እምቢ አለኝ ተመላሽ ነበረኝ አንድ ሺህ ሁለት መቶ ሰማንያ ብር ምናምን በእንዴት አድርጌ ልስራበት? እምቢ አለ።
ከሀምሳ ብር ጀምሮ ነው የሚመድቡት። አንድ ጨዋታ አንድ ነጥብ ሰባት እና ከዛ በላይ መሆን አለበት።
አዎ አንድ ነጥብ ሰባት እና ከዛ በላይ አዎ እዛ ላይ በሰጠሁት ህግ መሰረት መቁረጥ ይችላሉ።
በዛ- እሺ ከሀምሳ ብር በላይ ነው መቁረጥ የምችለው።
አዎ
ከ- ከዛ በላይ ኮ- ምንም በሁለት መቶም ብቆርጠው ምንም ችግር የለውም።
ይችላሉ። ከዛ በታች ግን አይቻልም።
ከሀምሳ ብር በታች አዎ አ፣ እግዜር ይስጥልኝ። አመሰግናለሁ።
እሺ